በአገልግሎት ይመዝገቡ። አሁን ለጓደኛዎ ሲደውሉ የሚሰሙት ነገር በእርስዎ ላይ የተመሰረተ ነው። ለጥሪ ማሳመሪያ አገልግሎት መመዝገብ ይፈልጋሉ? ለመደበኛ ጥሪ ማሳመሪያ 1ን ይጫኑ። ለደወል ጥሪ ማሳመሪያ 2ን ይጫኑ። ለታሪክና ትውስታ ጥሪ ማሳመሪያ 3ን ይጫኑ ወይም ምዝገባውን ለማለፍ 0ን ይጫኑ። ይቅርታ ግብዓት አላስገቡም እባክዎ እንደገና ያስገቡ ለጥሪ ማሳመሪያ አገልግሎት መመዝገብ ይፈልጋሉ? ለመደበኛ ጥሪ ማሳመሪያ 1ን ይጫኑ